አየህ ጤና ይስጥልኝ አፌ ማሽ ማቆም ልርዳውት
ጤና ይስጥልኝ ሲስ ሰላም ነህ አብሮች ሰላም
በውበናት ፊት አምስት መቶ ውትብሩ አድርጌ እስካሁን የኔ ስልክ አይገባም ቱ ኤክስፖርት
ከቶ ኤክስፖርት ነው ዝዶ ያደረጉት አዎ ወዴት ነበረ
የኔ ስልክ ነው የኔ አካውንት transfer ሲያደርገ እህ፣ አይገባም
እሺ ውዝዶ ያደረጉት ወደ ቴሌ ብር ነው
አይ ቴሌብር አይደለም ኮሚሽናል ባንክ
ምን አሉኝ ኮሚሽናል ባንክ ነው
Commercial Bank አዎ እሺ ውዝዶ ነው የሞከሩት ከቶ ኤክስፖርት ወደ Commercial Bank አይ ይቅርታ አድርገው ይቅርታ ይቅርታ ቴሌብር ነው ቴሌብር ቴሌብር እሺ ደንበኛችን አሁን በደወሉበት ቁጥር ነው የሚጠቀሙት ቴሌ ብሩን
አዎ
እሺ የተመዘገበበትን ስም ይንገሩኝ እ፣ ክድር ረብለ
ማን አሉኝ ክድር ረብለ
ከድር አዎ
እሺ ደንበኛችን የሰጡ መረጃ መዝግበናል አሁን የኛን የቴሌግራም ስልክ ቁጥር እንስጦትና screenshot አንስተው እዛ ላይ ይላኩልን
screenshot ያደረገ እሺ
ከቶኤክስ ስፖርቱ ላይ screenshot አንስተው እሺ ስልክ ይላኩልን ስልክ ሽሹ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ አስራ ስንት ነው ዘጠና ሁለት ዘጠናች አስራ ሶስት አስራ ሶስት ዜሮ አንድ
ወይ ዜሮ ዜሮ አንድ አንድ ዜሮ አንድ ሀምሳ አምስት አምሳ አምስት
በዚህ ቁጥር እሺ።
ይላኩልን እሺ እሺ።
ሌላ ምረዳውት ነገር አለ ሌላ የለም እሺ ስለውሎ መሰረት ብሎ ከሚሰሙት በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን መልካም ምሽት እሺ፣ ተመስገን